hello
hello ሰላም ነው። ብዙነሽ አለች።
እ
የብዙነሽ ስልክ አይደል ይሄ?
ብዙ ነሽ ሳይሆን የብዙ ነህ።
ብዙነህ ይቅርታ፣ sorry በጣም አ እ ወደ vehicle manufacturing ላይ አመልክተህ ነበር።
እ በ accounting ወደ vehicle manufacturing ላይ በ accounting አመልክተህ ነበር።
አዎ አመልክቻለሁ።
እሺ፣ ነገ ፈተና አላችሁ ከሰዓት ከስምንት ሰዓት እስከ ዘጠኝ ሰዓት
የት ነው የፈተና ቦታ?
የፈተና ቦታ ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት
ለቡ መብራት ኃይል።
ከአርሴማ ቤተክርስቲያን ፊት ለፊት።
okay እስከ እሺ፣ ስምንት ሰዓት እስከዚህ ሰዓት ነው።
አሁን ነገ ከስምንት ሰዓት እስከ ዘጠኝ ሰዓት በጊዜ እንድትገኙ። እሺ፣
እሺ
እሺ፣ መልካም ቀን።
እሺ